ጤና ይስጥልኝ አርፌ ረዲተኛ እባኮ ምን ልርዳዎ
ትላንትና አመልክቼ ነበር። እስካሁን አልተስተካከለልኝም። ቴሌግራም ላይም ላክ አሉኝ ላኩ እሺ
አላስ ወይ ወደ እኔ አልገባም፣ ወይ ወደ betting account አልገባም።
ዊዝዶ ነበር ማድረግ የፈለግት ወይስ deposit?
አዎ ወደ ሲቢ ብር መርጬ ልኬ ነበር።
withdraw
አዎ እሺ። ደንበኛችን በዚህ ቁጥር የተመዘገቡት
አዎ አስመዝግቤያለሁ። ጠዋትም አስመዝግቤያለሁ። ትላንት ማታም አስመዝግ- አስመዝግቤያለሁ።
እሺ። ደንበኛችን ላረጋግጥሎት ሙሉ ስሞትን ይንገሩኝ።
አዎ፣ አዎ። የቴሌግራሙ ነው
የቴሌ ብር የሚጠቀሙበት ወይ ደግሞ ቴሌ ብር የለኝም እኔ ሲቢ ብር ነው ያለኝ።
በሲቢ ነው የሚጠቀሙት። እሺ ሙሉ አዎ።
ስሞትን ይንገሩኝ።
ሀብታሙ ጽጌ ያለ
እሺ። ደንበኛችን ላረጋግጥሎት መስመር ሊጠብቁ እሺ።
እሺ። ደንበኛችን መስመር ላይ ያሉ
አዎ መስመር ላይ ስለጠበቁ እናመሰግናለን። ጉዳዩ ስለሚመለከተው አካል እንደተላለፈ ማይች ያለው ግን እ፣ ባለሙያዎቹ ምንም ያሳወቁን አዲስ መረጃ የለም።
አሁን እነሱ ምን አሉ መሰለሽ፣ እዛ ደውዬላቸው ቴክስ ማለት ነው እሺ፣ ወደ ቴሌ ብር ነው የሚገባው አሉ። ቴሌ ብር ደግሞ እኔ የለኝም። ባይኖር እንኳን ቢገባ message ይገባልኝ ነበር አይደለ?
ልክ ነው።
አ- አልገባም።
አሁን እ፣ ባላ- balanced ካለ እነሱ ነው የሚከፍሉ አሉኝ። balanced ደግሞ ይላል።
የላኩልን screenshot ላይ አዎ ከ- እ፣ balanced ካለ በኋላ ስላልገባልኝ እንዴት ሞክረው ነው failed failed ያለው እንጂ አዎ፣ ከታች ያለው balanced ይላል።
እሺ፣ ደግሞ መላክ ይችላሉ። አሁን እኔ የማየው እ፣ የላኩልን screenshot ላይ ካን ያው ነውና እዚህ ሳትዘጊው ልላክልሽ።
እሺ፣ ደስ ይለኛል። ላኩልን ያው
እሺ withdraw ግን እኛ የምናደርገው እ፣ ለጊዜው በቴሌ ብር ነው።
እኮ ወይ በቴሌ ብር ካ- ወይ እኮ ቴሌ ብር ቴሌ ብር ባይኖር ራሱ ይገባል እኮ ስከፍት እዛው balance ኡን አገኘዋለሁ። ካልሆነ ደግሞ ወደ account reverse መሆን አለበት ወደ አይደል?
account ይመለሳል። ልክ ነው።
ወደ betting account። አዎ እሺ፣ እኔም ባንክ ሰራተኛ ነኝ እንግዲህ ስለ reverse አውቃለሁ።
እሺ ይላኩልንና እኛ ለሚመለከተው አካል እናሰላስሎት ደግሞ ያው ልኬልሻል እኮ አሁን ራሱ እሺ
ቴሌግራም
አዎ balanced ይላል የመጨረሻው ልክ ነች እሺ አዎ ይሄንን መልሼ ልክ ለሚመለከተው አካል አስተላልፍሎት እና በተቻለ መጠን በፍጥነት ለመስራት እንሞክራለን
እሺ እናቴ እሺ thanks እሺ አመሰግናለን ስለደወሉ ሌላ የምንረዳዎት ነገር አለ
በቃ እችን ብቻ ነው እሺ በሀገር ውስጥ ካሉት ከሚሰሙት ድምጽ በኋላ ማስቀመጥ ይችላሉ መልካም ቀን ይሁንልዎት